ፍትህ መንፈሳዊ አንቀጽ አስር ስድስተኛ ክፍል ወካይበ እስመ ባህታዊ እያአምር ህጸጸ ርእሱ። ዳግመኛም ብቻውን የሚኖር ሰው የራሱን ህጸጽ አያውቅምና ወሶበሂ ተገበረ ለፈጽሞ አሐቲ ትእዛዝ ታመስጦ ካልእት ምሳሌ ምሳሌ ነገር ነው። ወኮኑ ብየ ሰለስቱ ምሳሌያት ካለው አንዱ ነገር እንደሆነ አንዲቱን ነገር ቢሰራ አንዲቱ ነገር ትቀርበታለች። አንድም ምሳሌ ዝኒ የዚህም ምሳሌ ወሶበኒ ሀወፀ ድውየ ያመስጦ ተወክፎተ እንግዳ ድውይ ሊጠይቅ ቢሄድ እንግዳ መቀበል ይቀርበታል። ድውይ ሊጠይቅ ሲሄድ ደጁን ዘግቶ አጥሩን አጥሮ ይሄዳል። እንግዳ መጥቶ ያየዋል፣ ይመለሳል። ሶስት ሆነው የኖሩ እንደሆን አንዱ የታመመ ሲጠይቅ አንዱ እንግዳ ይቀበላል። አንዱ ውሃ ይቀዳል፣ ምግብ ያበስላል። የአንዱ ትሩፋት ለአንዱ ይተርፈዋል። ወእፎኬ ይትከሃልዎ ከመ ይትወከብ ሀብታተ መንፈስ ቅዱስ ብቻውን እየኖረ ሀብተ መንፈስ ቅዱስን በብዙ ወገን ማግኘት እንደምን ይቻለዋል? ወይ እቲሰ ፈድፋደ ኢትትወሃቦ ይህችስ በስታ አትሰጠውም። ዘእንበለ ከመ ይትለአክ ባቲ ለካልኡ ባልንጀራውን ሊረዳበት ነው እንጂ። ወሶበኒ ነሳ ትነብር ህብእይተ በርእሱ ቢያገኛትም በሰውነቱ እንደ ምድጃ እሳት ተዳፍና ትኖራለች። ወሶበኒ ነስአ ትነብሩ ህበይተ በርእሱ ቢያገኛትም ሰውነቱ እንደ ምድጃ እሳት ተዳፍና ትኖራለች። ወኢይረብህ ባቲ ካልኡ ባልንጀራው አይረባባትም፣ አይጠቀምባትም፣ አይረባባትም አይጠቀምባትም። አንድም ካልኦ ይላል ባልንጀራውን አይረባባትም አይጠቅምባትም። ወይ ኢቲኒ እይረብ ወውእቱኒ እይረብህም ካልኡ እሱም ከባልንጀራው አብነት ነስቶ ረብህ ጥቅም አያገኝም። በውስተ ጉባኤሰ እስመ ኩሉ ለለ አሐዱ ይበቅዖ ሀብተ ዚአብሁ ወሀብተ ካልኡ በገዳም አንድ ሆኖ መኖር ግን የአንዱ ሀብት ለአንዱ ይተርፈዋል። ወባህታዊሰ ለእመኖመ እይረክብ ዘያነቅሆ ብቻውን የሚኖር ሰው ግን ቢተኛ ቅሉ ጊዜ አለፈብህ፣ ትሩፋት ጎደለብህ ብሎ የሚቀሰቅሰው ሰው ስንኳ አያገኝም። ወኢይረክብ ዘይረክቦ በጉባኤ እምቃለ ተግሳጽ በእንተ አጽንኦ ወተውሳክ በወድሶተ አሃው ከአሃው ምክር ምስጋና ተጨምሮለት በትሩፋት ጸንቶ ለመኖር በጉባኤ ተመክሮ የሚያገኘውን ክብር አያገኝም። ረድእከ ለእመ ተሞአ ሳርዮ ወለእመ ኢተሞአ ወድሶ እስመ በተወድሶ ይውየስክ ኃይለ በዲበ ኃይል አነ አፈቅራ ለውዳሴ ከንቱ እስመ በውዳሴ ከንቱ ይትረከብ ጸጋ እግዚአብሔር እንዲል ወይትሄዘብ ከመ ውእቱ በጽሐ ሀበ ፍጻሜ ትሩፋት ወእመኒ ኮነ ህጹጸ ውእቱ እሱ ምንም ህጹጽ ቢሆን ከፍጹምነት የደረሱ ይመስለዋል። ወእይት ካህሎ ከመ ይፈጽም ገቢረ ትሕትና ወኢተራህርሆ በእንተ ዘኢረከበ ዘይትሃት ሎቱ አው ይትራህራህ ላዕሌሁ ለእሱ የሚራራለት የትትና ስራ የሚሰራለት ስላላገኘ የርኅራዬ የትህትና ስራ ይሰራ ዘንድ አይቻለውም። ወእፎይ ከውን ነዊሃ መንፈስ እንዘ አልቦ ሀቤሁ ብእሲ ዘይትቃረን ስምረተ ዚአሁ ፈቃዱን የሚያፈርስበት ሰው ሳይኖር ልበ ሰፊ ነገር አላፊ እንደምን ይሆናል? ወእመኒ ይብዬ እስመ መጽሐፍ ትበቁኦ ከመ ትምሐሮ አቅሞተ ትሩፋት ትሩፋትንማ ለመስራት መጽሐፍ ተምሮ የለምን ቢሉ ትሩፋትንማ ለመስራት መጽሐፍ ተምሮ የለምን የሚል ሰው ቢኖር ለያእምር እስመ ውእቱ ይመስል ከመ ብእሲ ዘይሜህር ጸሪበ ወእያርአየ ግብራ በግብር ግሙራ ለክቶ ነድፎ ስራዋን ፈጽሞ ሲያሳይ ሳያሳይ እንዲህ አድርገህ ስራ ብሎ በቃል ጽርበትን የሚያስተምር ሰውን እንዲመስል ይወቅ አለ። ዘኒቅያ ወለእመ በላይከ ስጋ በደውየከ እቅፍተ ይከውነከ። በኒቅያ የተሰበሰቡ ሊቃውንት በጻፉት መጽሐፍ ታመህ ስጋ ብትበላ ለትሩፋትህ መሰናክል ይሆንብሃል። ወባሕቱ ኢይትኄለቅ ውስተ ኃጢአት ኃጢአት ሁኖ አይቆጠርብህም እንጂ አላ ህዝን በእንተ ዘኮነ ዝንቱ ህጸጽ ለትሩፋቲከ። ነገር ግን በትሩፋትህ መሰናክል ስለሆነብህ እዘን። አንድም ወለእመ በላይከ ስጋ በደውየከ እቅፍተ ይከውነከ እይከውነከ ብሎ ያቀኗል። ታመህ ስጋ ብትበላ ኃጢአት ሆኖ አይቆጠርብህም። ወባሕቱ ኢይትኄለቅ ውስተ ኃጢአት ኢይትኄለቅ ነው። ነገር ግን ለትሩፋትህ መሰናክል ይሆንብሃል። አላ ህዝን በእንተ ዘኮነ ዝንቱ ህጸጽ ለትሩፋቲከ። ለትሩፋትህ መሰናክል ስለሆነብህ እዘን እንጂ ወሶበ አገበረከ በጊዜ ደውየከ ከመ ትትሐፀብ ውስተ ቤተ ብለኔ በታመምህ ጊዜ ከውሽባ ቤት ግባ ብሎ ሰው ቢያገብርህ ምዕረ ወካይበ ተሐፀብ፣ አንድ ጊዜ ሁለት ጊዜ ታጠብ። እመሰ ኮንከ ጥዑየ አንተ ኢትፍቅድ ተሐጽቦ በቤተ ብለኔ ግሙራ አንተ ባለ ጤና ከሆንህ ግን ከውሽባ ቤት ገብቶ መታጠብን ፈጽመህ አትሻ። ወኢትብኪ ፈድፋደ ዘየአዱ እምወሰን ከልክ የወጣ ልቅሶ አታልቅስ። ወኢትክላህ ፈድፋደ ጩኸህ አትጸልይ። ወዘምር በመጠን ከመ ኢይዘንግዑ አሃው አሃው እንዳይታወኩ ቀስ ቀስ እያልክ ጸልይ። መገስጽ ለማአንሃ ነገረ ያንጌጊ ልበሰማእያን እንዲል የተማረ እንደሆን መማሩን ሊነግረን የተማረ እንደሆን መማሩን ሊነግረን ያልተማረ እንደሆን ለዚህ ትምህርቱ ነውን ብለው ይነቅፉታልና አንድም እግዚአብሔር ጮሆ ቢጸልዩ ነው እንጂ ቀስ ብለው ቢጸልዩ አይሰማም ያሰኛልና። አንድም አፍአዊ አምላክ ነው እንጂ ውሳጣዊ አምላክ አይደለም ያሰኛልና። ወሶበ ተፈልጠ ኩሉ ለለአህዱ ውስተ መካኑ እምድህረ ፍጻሜ ጸልወት ዘይጸልያ ምስለ አሃው ከአሃው ጋራ የሚጸልያት ጸሎት ማህበሩ ከፈጸመ በኋላ ሁሉ እያንዳንዱ ወደ ቦታው ቢሄድ ወተክህሎ ከመ ይፈጽም ትእዛዘ ሐዋርያ ዘይቤ ጸልዩ ዘእንበለ ጽርዓት ወአእኩቱ በኩሉ ጊዜ ጳውሎስ ሁልጊዜ ሳታቋርጡ ሳታቋርጡ ጸልዩ ብሎ የተነው ለይግበር ይጸልይ በደስ ሰላሳ ወሰመንቱ እመቦ ዘፈቀደ ፍጻሜ አቡሊዲስ በጻፈው መጽሐፍ በሰላሳ ስምንተኛው አንቀጽ ፍጹምነትን የሚሻ ሰው ቢኖር ይጹር ኩሎ ህማመ እንተ ትመጽእ በእንተ እግዚአብሔር የመጣበትን መከራ ሁሉ ስለ እግዚአብሔር ብሎ ታግሶ ይቀበል። አንድም ስለ እግዚአብሔር የሚመጣበትን መከራ ታግሶ ይቀበል አለ። ወይኩን ድልወ ለመዊት በኩሉ ጊዜ ለሞት የሚያበቃ መከራንም መቀበል ሁልጊዜ ዝግጁ ይሁን። እስመ እይትሃደግ ዘእንበለ ይትመከር ዘየሐስስ ፍጻሜ ፍጹምነትን የሚሻ ሰው በመከራ ሳይፈተን አይቀርምና በከመ ተመከረ እግዚእነ በስስት ወትዕቢት ወፍቅረ ንዋይ ጌታችን ኢየሱስ ክርስቶስ በስስት በትዕቢት በገንዘብ ፍቅር እንደተፈተነ ወሶበ ኢነቅሃ ወኢተዘከሮ ለእግዚአብሔር በኩሉ ጊዜ ሁልጊዜ ነቅቶ ተግቶ እግዚአብሔርን ባያስበው ውእቱ ይወድቅ ውስተ አምልኮተ ጣዖት እንተ ይእቲ ትዕቢት እንዲህ ያለው ሰው በአምልኮ ጣዖት ይያዛል። ተኝቶ ማደር ገዥ የለብኝም ማለት ነውና ተኝቶ ማደር ገዥ የለብኝም ማለት ነውና ወሳብእኒ በእንተ ግብር እንተ ትደሉ ከመ ይትገሰጹ በእንቲአሃ ሰባተኛውም ክፍል እሷን ስለሰሩ ሊቀጡባት የምትገባውን ፍርድ ይናገራል። ዘኒቅያ ወለእመቦ ዘኮነ እምአሃው ዘይኤቢ እመብልእ ዘማእደ ማህበር ሰለስቱ ምዕት በኒቅያ በጻፉት መጽሐፍ ከአሃው ወገን ማህበር የሚበሉትን አልበላም የሚል ሰው ቢኖር ወረሰዩ ልማደ ከመያስተዳልው ሎሙ ዘይፈቅዱ የሚሹትን ያዘጋጁላቸው ዘንድ ለብቻ መስጠትን አንድም አብልጦ መስጠትን ልማድ ቢያደርጉላቸው ያህድግ ወሙ ዘንተ አብልጦ መስጠትን ለብቻ መስጠትን ያስተዋቸው አንድም አብልጡልን ለብቻ ስጡን የሚሉትን ያስተዋቸው ወለእመ አስተዋደይዎሙ ለሊቀ ምንየት ወለመነኮሳት በእንተ መብልዕ አብልጡልን ለብቻ ስጡን አሉ ብለው ለአበምኔቱ ከመነኮሳቱ ቢከሷቸው ለይህድጉ ዘንተ ግብረ አብልጡልን ለብቻ ስጡን ማለታቸው ለትሩፋት ብለውት እንደሆን ክሱን ይተው። ወመሰ ኮነ ዝንቱ በእንተ ስስት ወፍትወት ምግብ ወደው ሳስተው ቢሆን ግን ይትኮነኑ በከመ ይደልወሙ እንደሚገባቸው ይቀጡ። ወለእመ ተገአዙ ክልኤቱ አሃው በምንትኒ ግብር ሁለት ወንድማማች በማናቸውም ነገር ቢጣሉ ወዘበጦ አሃዱ እምኔሆሙ ለካልኡ ከሁለቱ አንዱ አንዱን ቢመታው ወሃደጎ ወሃደገ ዘተዘብጠ አበሳሁ የተመታው ሰው በደሉን ቢታገሰው ለያእምር ሃዳጂ ጽድቆ ትዕግስቱ ትሩፋት እንዲሆነው ይወቅ። ወይኩን ዘባጢሁ ጉዘ እስከ አርብዓ ዕለት የተማታው ሰው ከማህበሩ አርባ ቀን ይለይ። ወመሰ ፈደዮ ለካልኡ ድህረ ወዘበጦ ከተመታ በኋላ መቼውን መልሶ ቢያነጉደው መቼውን መልሶ ቢያነጉደው ግን ይትወገዝ ውእቱኒ ከማሁ የፊተኛው አርባ ቀን ይለይ እንዳልን የኋለኛውም ከማህበሩ አርባ ቀን ይለይ። ወኩሉ እምአሃው ዘሰፍሐ እዴሁ ላዕለ ሊቀ ምኔት ለዘቢጥ ከአሃው ወገን ለመሳደብ እደ ቃሉን ከአሃው ወገን ለመሳደብ እደ ቃሉን ለመማታት እደ ስጋውን በአበ ምኔቱ ላይ የቃጣ ሰው ይዝብጥዎ አርብዓ ዝብጠተ አርባ ይግረፉት ወይሰደድ ሀበካል ምኔት ወደ ሌላ ገዳም ይሂድ ወይጹም ውስቴቱ ወይንጻህ ወይንጻህ በንስሐ አመተ ፍጹመ ወይጹም አመተ ነው አመት ጹሞ ከኃጢአቱ በንስሐ ይንጻ ወይደመር ወይደመር ከ- ከሰው አይገናኝ ወእምድኅረ ፍጻሜ አመት ይትመየጥ ሀበ ምኔት አመት በንስሐ ከጾመ በኋላ ወደ ገዳሙ ይመለስ። ወመኒ ኮነ እማዕሩገ ምኔት ቀዳማውያን ሊማታ እጁን የቃጣ ሰው ከደጋጉ ሰው ከሽማግሌዎች ወገን ቢሆን ለትትኋለቁ ማዕርጉ ሀበ ዘይትሃት ማዕርግ ዘውስተ ምኔት ማዕርጉ በገዳሙ ካሉ አሃው ማዕርግ ዝቅተኛ ትሁን። በላይ ይቆም በፊት ይቀበል ኑሮ በላይ ይቆም በፊት ይቀበል ኑሮ እንደሆን በታች ይቁም በላይ ይቀበ- በኋላ ይቀበል። ወኩሉ እሁ ዘያሃምዮ ለቢጹ ወንድሙን የሚያማ ሰው ሁሉ አው ዘያስተዋድዮ ወይም ነገር ሰርቶ የሚያጣላው ይጻ እምኔት ከገዳሙ ይውጣ። ወይህድር ውስቴቱ ሶበ ተአውቀ ቦቱ ዝንቱ ነገር ነገር ስራው ከታወቀበት በኋላ በገዳሙ አይደር። ወከማሁ ዘየሐስስ ወከማሁ ዘየሐስም ላይ ለመነኮሳት በመነኮሳቱ ክፉ ስራ የሚሰራ ወዘይወዲ ሀከከ ማእከሌሆሙ በመካከላቸው ጠብ ክርክር የሚያነሳባቸው የሚያነሳባቸው ወዘሂ እይሰምዕ ትእዛዙን የማይሰማ ወዘኢይትእዘዝ የማይታዘዝ ወዘይትሐከይ እንግብር በእብርየቱ በጊዜ ተገብሮ በፈቃደ ርእሱ በፈንታው ራሱ ወዶ ከሚሰራው ስራ ቸል የሚል ወዘያጠፍ መብለአ ወዘያጠፍ መብለአ አሃው የአሃውን ምግብ ክፉ ጥፉ ነው የሚል አንድም የሚያጠፋፋ የሚያነሳሳ እንደሱ ይለይ። ወኩሉ እሁ ዘይትረከብ በስጋ- በስካር በገዳሙ ሰክሮ የሚገኝ ሰው የሚገኝ ሰው ሁሉ ይህድጉ ሎቱ ምዕረ ወካይበ አንድ ጊዜ ሁለት ጊዜ ወሳልሰ ሶስት ጊዜ ይቅር ይበ- ይበሉት ሶስት ጊዜ ይቅር ይበሉለት። ወመሰ ይተመይጠ ይኮንንዎ በእንተ አበሳሁ ባይመለስ ግን በበደሉ ይቅጡት። ወይደሉ አዝልፎ ሰትየ ወይን ግሙራ ፈጽሞ የወይን ጠጅ ዘወትር መጠጣት አይገባም። ወኩሉ እሁ ጥዑየ ስጋ ዘይትጀበር ባለጤና ሁኖ ስራ የማይሰራ ይብላ። በባህቲቱ ንስቲተ እመብልዕ እምካልአኒሁ ከሰራተኞቹ ተለይቶ ለብቻው ትንሽ ትንሽ ይም- ትንሽ ትንሽ ይመገብ። ወከማሁ ለመኮነ ዘያበዝህ ናዊመ በጊዜ ጸሎት በጸሎት ጊዜ እንቅልፍ የሚያበዛ ሰውም እንደሱ ትንሽ ትንሽ ይመገብ። አንድ እንጀራ ይበሉ እንደሆን ግማሽ ግማሽ ይበሉ እንደሆን ኩርማን ይብሉ። ወኩሉ እሁ ዘይትዓቀብ በግብረ ዝሙት በዝሙት የሚሰነካከል መነኩሴ ሁሉ ይታደግ ሎቱ ምዕረ አንድ ጊዜ ይቅረ- ይ- ይታደግ ሎቱ ምዕረ አንድ ጊዜ ይቀርለታል ይቅርለት። ወይጹም አርብዓ ዕለተ እንዘ ውጉዝ ውእቱ በተሃርሞ ወንጽህ አመተ ፍጹመ አርባ ቀን ከሰው ተለይቶ ጥሬ እየቆረጠመ ውሃ እየጠጣ በንጽህና ሆኖ አመት ይጹም። ወለእመ ወፃ እሁ እምኔቱ መኒኖ ለህገ ምንኩስናሁ ወሆረ ሀበ ሀገር ወብሔር ከመ ይንበር ህዬ ከመ ይንበር ህዬ መነኩሴ የምንኩስናውን ስርዓት ነቅፎ ከገዳሙ ወጥቶ በዚያ ሊኖር ወደ ገጠር ወደ ከተማ ቢሄድ ይኩን በማዕርገ ህዝባውያን እላሃለው ውስቴታ በዚያች ሀገር ባሉ ህዝባውያን ማዕርግ ይኑር። ወይደልዎ ሎቱ ከመ ይትመሰል በመነኮሳት ዘንበለ በአምሳለ ህዝባውያን ህዝባውያንን መስሎ ይኑር እንጂ ለተልእኮ የወጡትን መነኮሳት መስሎ መኖር አይገባውም አለ። በላይ አይቁም። አቡነ ዘበሰማያት አይስጥ። በላይ አይቁም። አቡነ ዘበሰማያት አይስጥ። ወለእመ ውእቱ ኢይክልል ኃይለተ ጸውንወተ አርአያ ምንኩስናሁ በምንኩስና ስርዓት ጸንቶ መኖር ባይቻለው ይከውን ሀሜት ሀበ ኩሎሙ መነኮሳት በመነኮሳት ሁሉ ሀሜት ይሆንባቸዋልና። ወይ ሬስቲ ሎሙ ስመ እኩየ በክፉ ስምም ያስጠራቸዋልና። ወዝንቱ አንቀጽ ዘንበለ ግዘት ይህ ያልተወገዘበት አንቀጽ ይህ ያልተወገዘበት አንቀጽ ነው። ይህ ያልተወገዘበት አንቀጽ ነው። እነሱ ፈቅደውለት በላይ ቢቆም አቡነ ዘበሰማያት ቢሰጣቸው እዳ የለበትም። አንድም ወለመ ወፃ እሁ እምኔቱ መኒኖ ለህገ ምንኩስናሁ ወሆረ ሀበ ሀገር ወብሔር ከመ ይንበር ህየ መነኩሴ የምንኩስናውን ስርዓት ነቅፎ ከገዳሙ ወጥቶ በዚያ ሊኖር ወደ ገጠር ወደ ከተማ ወደ ገጠር ወደ ከተማ ቢሄድ ይኩን በማዕርገ ህዝባውያን እልሃለው ውስቴታ በዚያች ሀገር ባሉ ህዝባውያን ማዕርግ አርሶ ቆፍሮ ይኑር። ወይደለወ ከመ ይትመሰል በመነኮሳት ዘንበል በአምሳለ ህዝባውያን እንደ ህዝባውያን አርሶ ቆፍሮ ራሱን ይርዳ እንጂ ይርዳ እንጂ በገዳም እንዳሉ መነኮሳት አስራቱን በኩራቱን መቀበል አይገባውም። ወለእመ ውእቱ እይክልል ኃይለ ተጸውኖተ አርአያ ምንኩስናሁ አርአያ ምንኩስናሁ በምንኩስና ስርዓት ጸንቶ መኖር ባይቻለው ይከውን ሀሜት ሀበ ኩሎሙ መነኮሳት በመነኮ ዘመነኮሳት ሁሉ ሀሜት ይሆንባቸዋልና። ወይ ሬሲ ሎሙ ስመ እኩየ በክፉ ስምም ያስጠራቸዋልና። ወዝንቱ አንቀጽ ዘንበለ ግዘት ይኸውም ያልተወገዘበት አንቀጽ ነው። እነሱም አስራቱን በኩራቱን ቢሰጡት ዕዳ የለበትም። አንድም ወለመ ወፃ እሁ እምኔቱ መኒኖ ለህገ ምንኩስናሁ ወሆረ ሀበ ሀገር ወብሔር ከመ ይንበር ህየ መነኩሴ የምንኩስናውን ስርዓት ነቅፎ ቆቡን ቀዶ ከገዳሙ ወጥቶ ወደ ገጠር ወደ ከተማ ቢሄድ ይኩን በማዕርገ ህዝባውያን እላሃለው ውስቴታ በዚያች ሀገር ባሉ ህዝባውያን ማዕርግ ይኑር። ወይደልዎ ሎቱ ከመ ይትመሰል በመነኮሳት ዘንበለ በአምሳለ ህዝባውያን ህዝባውያንን መስሎ ይኑር እንጂ በህገ ምንኩስና ያሉትን መነኮሳት መስሎ መኖር አይገባውም። በምንኩስና በህገ ምንኩስና ያሉትን መነኮሳት መስሎ መኖር አይገባውም አለ አይገባውም አለ። ጭራ መቋሚያ መያዝ አይገባውም። ወለመ ውእቱ እይክል ላይለ ተጸውኖ ታራያ ምንኩስናሁ ይከውን ሐሜት ሀበ ኩሎሙ መነኮሳት በምንኩስናው ስርዓት ጸንቶ መኖር ባይቻለው በመነኮሳቱ ሁሉ ሐሜት ይሆንባቸዋልና ወይርየሲ ሎሙ ስመ እኩየ በክፉ ስምም ያስጠራቸዋልና ወዝንቱ በምንኩስናው ስርዓት ጸንቶ መኖር ባይቻለው በመነኮሳቱ ሁሉ ሐሜት ይሆንባቸዋልና ወይርየሲ ሎሙ ስመ እኩየ በክፉ ስምም ያስጠራቸዋልና ወዝንቱ አንቀጽ ዘእንበለ ግዘት ይህ ያልተወገዘበት አንቀጽ ነው። ገዳም ገብቼ ቆቤን በንስሐ አድሼ እንወራለሁ ቢል ዕዳ የለበትም።